hello ጤና ይስጥልን።
hello ሰላም እንደምን አለሽ?
እግዚአብሔር ይመስገን።
መረጃ ፈልጌ ነበር የኢትዮ ትምህርት ለመማር። ሄሎ
ይሰማኛል። በአካል ነው ለመማር ያሰቡት?
አ አ አ
እሺ፣ በአካል ከሆነ ቦታው የት?
ሲኤምሲ ሚካኤል ሲኤምሲ okay እሺ ከአስራ አንድ ሰዓት እስከ አንድ ሰዓት ተኩል ነው ትምህርቱ የሚሰጠው። ትምህርቱ ዛሬ ነው የሚጀመረው። በሳምንቱ ሁለት ቀን ሰኞና እሮብ። አጠቃላይ ኮርስ ሶስት ወር ነው የሚፈጀው። ክፍያ አስራ አምስት ሺህ ብር።
አስራ አምስት ሺህ አስራ አምስት ሺህ ምን ነው አሉ?
እሺ? አስራ አምስት ሺህ አዎ አዎ።
okay እሺ እሺ
መልካም ቀን።